የለም።
hello ሰላም ነው?
እግዚአብሔር ይመስገን።
እ መረጃሽን ከተማርሽበት ዩኒቨርሲቲ ነበር ያገኘነው እና ወደ ቢክ manufacturing PLC በ junior accountant ክፍል የስራ ቦታ ስላለው ሰኞ ዕለት ፈተና አለ። ይመችሻል?
ስንት ሰዓት?
ሁለት ሰዓት ላይ ሰኞ።
የት ነው ቦታው?
ልቡ መብራቴ ከአርሴማ ቤተክርስቲያን ፊት ለፊት ይታይ ህንጻው እዛ ውጪ
ምንድን ነው ያልከኝ? ድርጅቱ
WODA ወዳ ወዳ vehicle manufacturing PLC።
vehicle። እሺ።
እሺ ሰምተሽኛል አይደል? በደንብ አዎ አዎ።
እሺ እሺ።
እሺ